አማራ ነው ፍቅር ሳዛክ ይጨንቀኛል ካይኔ ስራ ትግር ሳዛክ ይጨንቀኛል ካይኔ ስራ ትግር መፋቀሩ ይሁን እኩል በኩል እንያዘው ፍቅርን በአንድ በኩል አንተ ምን መንወድድና እጅ ለእጅ እንያዝና ተደጋግፈን ለጋራ ኑሯችን ሞቅ እናርገው ፍቅርን ሁለታችን ቢሳካለት የሟላ ኑሮ ሰው አይኖርም ያለ ሰው ብቻ የምወድ አይዞ አይበልቅ ለጥንድ ነው የሚያረካው ፍቅር ስወድ ውደደኝ የጋራ ነው ፍቅር ሳታክ ይጨንቀኛል ካይኔ ስራ ትግር ሳታክ ይጨንቀኛል ካይኔ ስራ ትግር ስወድ ውደደኝ የጋራ ነው ፍቅር ሳታክ ይጨንቀኛል ካይኔ ስራ ትግር ሳጣህ ይጨንቀኛል ባይነት ስረት እግሬ ስንለያይ ትናፍቀኛለህ፣ ስንገናኝ ትኮራብኛለህ። ከአንተ ሌላ ናንሻም ታውቃለህ። ለምን ታዲያ ታስጨንቀኛለህ? አለኝታዬ የመኖሬ ተስፋ አልታክትም ላንተ ስለምለፋ በሕይወቴን እስካለሁኝ ባለም ከአንተ ሌላ የማስበው የለም። ይፋ አድርገህ አትደብቅ ፍቅርህ ለመወደድ አትሞክር ብቻህን ቅር አይበል የትም በዚህ ዓለም የጋራ እንጂ ፍቅሬ የግል አይደለም ቢሳካለት የመለለ